ጤና ይስጥልኝ ከቪዲዮ ኢትዮጵያ ነበር የምደውልዎት።
ሄሎ ሄሎ።
ጤና ይስጥልኝ ይሰማዎታል?
አቤት አቤት። ጤና ይስጥልኝ።
ከቪዲዮ ኢትዮጵያ ነበር የምደውልዎት።
እ- አሁን የ- አሁን የደወልኩት ይኸው ነው አይደል?
አዎ
መሳለሚያ ባለ ይሄና ማሽኑ በመጀመሪያ የተ- የገ- የተመዘገበ በመሳለሚያ ባርና ሬስቶራንት ነው።
ነው እንደዛ ተብሎ ነው የተመዘገበው።
አዎ በመሳለሚያ ባርና ሬስቶራንት ነው የተመዘገበው መጀመሪያ ማለት ነው። አሁን ነው በቅርብ ጊዜ ወ- ወደ ገሊላ ተቀየረ።
እሺ የት አካባቢ ነው የሚገኙት?
ወይዬ የት አካባቢ ነው የሚገኘው ባሉ?
የስልክ ጥራት የለም።
እሺ ይሰሙኛል? አሁን ኔትወርክ ሊሆን ይችላል።
ወይ በዛው መልሼ ሊደውል በ- የሆነ ኮሮሮ የሚል ነገር አለ።
ይሰማዎታል? አሁን እ እ አሁን ይሰማል?
አሁን ይሰማል።
እሺ የት አካባቢ ነው የሚገኘው ባሉ?
አ፣ ማን ነው ማርያም ፊት ለፊት መሳለሚያ ወደ ገብርኤል መውጫ መገንጠያው ላይ ነው የምንገኘው።
መሳለሚያ ያለው ማርያም ጋር ማለት ነው።
አዎ
እሺ እየመዘገብኩ እዛ ነው።
ይኸው አሁን ከትላንትና ጀምረን ስራ- ከትላንትና ጀምረን ስራ አቁመናል። ዳመነ
እሺ እየመዘገብኩለት ነው። ደንበኛችን ስሞትም አለ በላይ እርስዎ ዳመነ ዳመነ ዳመነ ማለት
ዳመነ ቅጣታ
ስልክ ቁጥር በየትኛው በዚህ ነው በዚህ መዝግብ ብሎ በሀምሳ ሶስት ቤቱ
እ እ በሀምሳ ሶስት ቤቱ ልመዝግብ ብሎ ስልክ ቁጥር
አይደለም ዜሮ ዘጠኝ እሺ
ሰላሳ ሰባት ሰላሳ ሰባት
ሀምሳ ስድስት ሀምሳ ስድስት
ዘጠና አምስት ዘጠና አራት ዘጠና ዘጠና አራት
ዘጠና አምስት ዘጠና አራት እሺ የድራፍት ምኑ ነው ያስቸገሩት አሁን
አ፣ በረዶ አልይዝ ብለው በቃ ውሃው ዝም ብሎ ነው ይጭቃል፣ ግን በረዶ አይይዝም። አሁን በረዶ ግን ከትላንትና አይይዝም።
ጀምረን አዎ ከትላንትና ጀምረን አሁን ስራ እየሰራን አይደለም።
እሺ አረፋ ነው ደንበኛችን- አረፋ በአረፋ ነው ማለት
እሺ እሺ መዝግቤልዎታለሁ ለሚመለከተው ክፍል አስተላልፌልዎታለሁ ደንበኛችን የጥገና ባለሙያዎች ይመጡልዎታል እሺ እሺ።
ሌላ የምረዳዎት ነገር አለ
ሌላ የለም፣ ሌላ የለም።
እሺ አመሰግናለሁ።
ስለደው እናመሰግናለን አገልግሎት ያሉትን አስተዋጽኦ ያስቀምጡን ድምጽ ባላስቀምጡ መልካም ቀን ይሁንልዎት
እሺ ለሁላችሁ ነው።
እሺ